Hello ጤና ይስጥልኝ። ቤት ቤት
አብሮ ይስጥልኝ። ሰላም ነው።
ሰላም
ትናንትና አመልክቼ ነበረ። ከትናንት ወዲያ መሰለኝ withdraw አድርጌ ሶስት መቶ ብር አልተላከም ነበረ በሳንቲም ፔ
Okay። እሺ
ቴሌግራም ላይ ትናንትና ልኬ ነበረ። በዚህ ቁጥር Okay። በሳንቲም ፔ ምንድን ነው የሚለው status ኡ?
pending pending ነው የሚለው። አዎ የሳንቲም ፔ transaction ኦች አብዛኞቹ pending ላይ ናቸው እና አሳውቀናቸዋል። እሺ ይስተካከላል።
ይስተካከላል።
አዎ አዎ አሳውቀናቸዋል። ብዙ transaction ነው ያለው pending ላይ እና ይስተካከላል። እሺ አንተ ብቻ አይደለም፣ እሺ መቼ ልጠብቅ?
እስከ ነገ ይስተካከላል።
እሺ፣ እሺ፣ አዎ አመሰግናለሁ።
አሳውቀናቸዋል እኛ።
እሺ፣ እሺ፣ እሺ፣ እሺ፣ በጣም አመሰግናለሁ።
እሺ አይ